ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
የእንትን ብር draw ለማድረግ አስር ሺህ ብር ማድረገው ነበር እሺ
approve
ምን አልከኝ? ድምጽ ይቆራረጣል። ይቅርታ።
admin admin approval okay፣ እንደዛ አለክ። እሺ፣ መስመር ላይ ጠብቀኝ። እሺ
ወይ እንትን አስር ሺህ ብር withdraw ማድረገው ነበረኝ እና admin approval ብሎኝ ነው
እሺ ቤተሰብ ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሶስት እሺ ሀያ አምስት ዘጠና አራት ዘጠና አንዴ ዘጠኝ
ዜሮ ዘጠኝ አስራ ሶስት ሀያ አምስት እም፣ ዘጠና አራት እሺ ዘጠና
ስንት አስር ሺህ ብር ነው?
አዎ
አሁን ገብቷል። check አድርግ እሺ።
እሺ፣ እና ለደወልክ እናመሰግናለን።
አዲስ አበባ ቢሮ አላችሁ እንዴ እናንተ?
አዎ
እሺ የት
እ፣ የመጫወቻው ነው።
እ አዎ ኮተቤ ዜሮ ሁለት እና እ ካዛንችስ ጋር።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን። እሺ